ሄሎ
ሄሎ ቤት ቤት ሰላም ነው እንዴት ነው?
አለን እም፣ እኔ የምለው ትናንት ከትናንት ወዲያ የወጣ ብር ነበር እና withdraw የተደረገ ብር እሺ እስካሁን እንትና አለም። ትናንትም ደውዬ እም፣ ይስተካከላል ጠብቅ ምናምን ተብሎ ነበር እና አዎ በሳንቲም pay የተደረገ ነው አዎ
አዎ እስከ ነገ ድረስ ብለውናል አሁን ዛሬ ሁሉም transaction ኦች እየገቡ አይደለም እናስተካክላለን ትንሽ ጠብቁን ነው ያሉን
እም፣
እስቲ እስከ ነገ ድረስ እ፣ ትንሽ ታገሰን
እም፣ እሺ
እንሻላ መልካም ምሽት